هلا
هلا بغيت تعمل ترانسبورت راسو معك ሰላም ነው። እንዴ ገበያ መስገን እንትን ነበር ብናሽ ፓስፖርት ልኩልኝ ነበርና ማለት ነው
አባት ኤርላይንስ አይደለም እሺ እ የኤርላይንስ አይደለም መቼ
ኤርፖርት አይደለም ተሳታል ይሄ ኢሚግሬሽን አይደለም እናቴ።
አይደለም
እሺ የምን ነው እንዴ?
የራይድ የመቀሌ ራይድ መቀሌ ስመጣ የራይድ እ?
አገልግሎት መቀሌ ከመጣህ የራይድ አገልግሎት እንሰጣለን OK የመ- መቀሌ የራያ አገልግሎት አዎ እሺ እሺ እናቴ።